Hello ሰላም ጤና ይስጥልኝ። ቤት ቤት አብሮ ምንድን ነው እናትህ deposit? እስካሁን እኮ አልገባም። የሆነ deposit አድርጌ አልመጣልኝ። እንትን ላይ አይደለም።
Deposit አድርገህ ነው?
አዎ አዎ፣ ቤት ቤት ቁጥርህን እስቲ ንገረኝ።
የምጠቀምበት ቁጥር ነው አዎ የቤት ቤት ዜሮ ዘጠኝ ሰባ ሰባት ዜሮ ዘጠኝ ሰባ ሰባት አስራ አራት ስልሳ ሶስት አርባ ስምንት
እሺ አንድ ጊዜ ጠብቅ። ሄሎ አቤት
ሄሎ አቤት አቤት።
መች ሊጠረቅ ነው?
አሁን አሁን አንድ ሰዓት በኋላ
አንድ በፊት አ- አዎ። ሄሎ አ?
ብር ነው።
ስንት ነው?
አዎ።
አቶ ብር
ብር ሂዶ አካውንት ተከፍቷል። ያ- ያ- ያ- ከምን ይጠራል?
ምን ያህል